hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎ?
ጤና ይስጥልኝ።
ጤና ይስጥልኝ ምን ልርዳዎ?
bet ስለው እንትን እያለልኝ አይደለም፣ የቆረጠልኝ አይደለም። place bet ምንድን ነው ስለው ማለት ነው። place bet ስለው የቆረጠልኝ አይደለም።
በስንት ብር ነው እየሞከሩት ያሉት?
በ- በተቀመጡ በአስርም ሞከርኩ ጨምሬ ሞከርኩ።
አይ በአስር ብር እሺ አይልም ሀያ ብር ስለሆነ አሁን minimum amount ሀያ ብር ሆኗል።
okay እንደዛ ነው።
አዎ እሺ እሺ እሺ መልካም ምሽት።